ጤና ይስጥልኝ ቤተሰቤ ከዳር ነኝ እባክዎ የምንወስደው
ሰላም ብርሃን እንትን ፓስወርድ ኤልኤም ቤስት ቤል ላይ ማለት ነው እሺ ፓስወርድ ረሳሁት እና እሱን ፎርጌት አድርጌ ለማምጣት ስል እምቢ አለኝ እና እሱን ልጠይቅሽ ነበር የደወልኩት።
ፎርጋት ካልከው በኋላ ምን ኤስኤምኤስ አልመጣልህም አልመጣም። ፎርጋት ካረኩ በኋላ ምን አለ መሰለሽ Please enter your number አለ። አስገብቼ አረኩ። ከዛ እኮ አይ ኮዱን የምታስገባው የተላከልህን ኮድ ነው። በ SMS ይላክልሃል። Text message አለ አይደለም?
አ፣ ይላል።
እኮ እሱ የለም አልተላከልኝም።
አ፣ እሱ እኮ እሱ ስላልተላከልህ ነው እና እሱን ጠብቀውና እንትን refresh እያደረግ ስልክህን ሞክረው አባቴ። Connection ነው የሚሆነው። እሺ ምን ይላል መሰለሽ player with mobile number ይልና not found send ይላል።
እኮ አልተላ ያልተላከልህን ስለሆነ ነው የጨመርከው አባቴ። እሺ
እና አይ አ- ያልተላከልህና ትንሽ ጠብቀውና refresh እያደረግ ስልክህን ሞክረው። የ connection ችግር ነው። እሺ አባት ትንሽ ጠብቀውና ይላክልሃል።
ልሞክረው።
አዎ ትንሽ ቆይተህ ሞክረው እሺ በቃ።
ይላክልሃል። እሺ ከዛ እሱን ነው የምታስገባው።
እሺ እሺ አባት ስለደወልክ እናመሰግናለን። መልካም ቀን።
አዎ።